Mm. Hello
መሰለኝ
ሰላም ነው።
እግዚአብሔር እንትን ይመስገን።
አ፣ ከ- ወደ ቴሌብር አስተላልፌ አምስት ሺህ ብሩ አየር ላይ ቀረውን እሺ አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
ዜሮ ዘጠኝ አስራ ሁለት እሺ
ሰባ ዘጠኝ የደወልክበት ነው?
አዎ አስራ አምስት አዎ የደወልኩበት መጀመሪያ አስር ሺህ ብር አስር ሺህ ብር አዋሽ ባንክ ልኬ ገና process ላይ ነው አላች። አሁን ደግሞ ወደ ቴሌብር አስር ሺህ ብር አስተላለፍኩና አምስቱ ደግሞ አየር ላይ ቀረ ዛሬ ነው።
እሺ አንድ የመስመር ላይ ጠብቀኝ check ላድርግልህ።
እሺ እሺ
ወደ ቴሌ ብር ነው አይደለ?
አዎ
ያው የኛ አሁን ገብቶልሃል። እሺ ጠብቀው፣ እሺ check ማድረግ ትችላለህ።
አየሽ እሺ መልካም ቀን።